hello ሀሴት
hello ሀሴት assign order ነበረኝ ወደ እኔ ታስገቢ ነበር ታሪኩ ጋር ነበር እሺ order ነበር አስራ ሰባት ዜሮ ስድስት አስራ ሰባት ዜሮ ስድስት አብዱልከሪም ጋር እኔ ጋር እሺ እሺ ማነህ
ታሪኩ ጋር ነበር አብዱልከሪም ጋር እኔ ጋር
አብዱልከሪም የአባት ስም ማን ነው ተባረክ okay አዲስ ነህ አ አዎ እኮ እኔ ያኛውን አብዱልከሪም ነው የማውቀው okay እሺ አዲስ በቃ ነኝ እሺ እሺ ከሪም assign አድርጋለሁ እሺ እሺ ቻው